hello በአንድ በአንድ ክለብ ወድቄ ነበርና ማካካሻ መኖሩ ለማወቅ ፈልጌ ነበር።
እሺ cashier code ኡን ይዘከዋል?
አዎ አስራ አንድ እሺ ዜሮ ሁለት
እሺ
ዘጠና ሰባት ሀምሳ ዘጠኝ
ሀምሳ ስንት ሀምሳ ዘጠኝ ሀምሳ ዘጠኝ አዎ
እሺ አንዴ ጠብቀኝ። አስራ አንድ ዜሮ ሁለት ዘጠና ሰባት ሀምሳ ዘጠኝ ሰይፈር
ሀያ ብር አለው ተመላሽ። እሺ የቆረጥክበትን እሺ እሺ እሺ እናመሰግናለን።